ለመኖር አፌ አይችልም ከቶ ታምኖ ይኖራል እንጂ ያለውን በልቶ ደልቶኝ የሞላ ኑሮ መኖር ባልጠላ ገንዘብ ለማግኘት ብዬ አላጣም ሰላም እኔ አላጣም ሰላም አላጣም ሰላም እኔ አላጣም ሰላም ይህ ዓለም ንዋይ ጭኑ ወርቁን በሙዳይ ማርኮ ከረታት ነፍሴን ከሰጣት ጉዳይ ሕሊና ሲያጣ ሰላም ወርቅ አልማዝ ሞልቶ ሳይተኙ ማደር ሊሆን ከራስ ተጣቶ ከዚህ ሁሉ ቅጣት ይሻላል ማጣት አስኮንኛት ነፍሴን አልሞላም ኪሴን ነፍሴ እጅ እንዳሰጭው ለኪሴ ታጣይኛለሽ ከራሴ ሰላሜ እረፍት ያለብሽ በኝታ ታምነሻ ኑሪኝ ከጌታ አንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ ይሉኝታ ከማጣ ዛሬ ገንዘብ ልጣ አስገምቼው ራሴ አልሞላም ኪሴ አንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ ይሉኝታ ከማጣ ዛሬ ገንዘብ ልጣ አስገምቼው ራሴ አልሞላም ኪሴ አልሞላም ኪሴ አልሞላም ኪሴ ባዶ ላርገው ኪሴ ባዶ ላርገው ኪሴ አልሞላም ኪሴ ዋሽቶ ለመኖር አፌ አይችልም ከቶ ታምኖ ይኖራል እንጂ ያለውን በልቶ ደልቶኝ የሞላ ኑሮ መኖር ባልጠላ ይህን ለማግኘት ብዬ አላጣም ሰላም እኔ አላጣም ሰላም አላጣም ሰላም እኔ አላጣም ሰላም ያመል ነው እንጂ ድሃ የገንዘብ የለም ሰው ባይኖር የዋት ራሷም ባዶ ናት ዓለም ገንዘብ ብቻ ነው ያለም የዚህ ዓለም ደስታ ዳግም ይሸጣል ስሞ ቢመለስ ጌታው ለሰላሳ ዲናር ሊያጣ ነፍስ ይማር አስኮንኛት ነፍሴን አልሞላም ኪሴን ነፍሴ እጅ እንዳሰጭው ለኪሴ ታጣይኛለሽ ከራሴ ሰላሜ እረፍት ያለብሽ በኝታ ታምነሻ ኑሪኝ ከጌታ አንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ ይሉኝታ ከማጣ ዛሬ ገንዘብ ልጣ አስገምቼው ራሴ አልሞላም ኪሴ አንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ ይሉኝታ ከማጣ ዛሬ ገንዘብ ልጣ አስገምቼው ራሴ አልሞላም ኪሴ አልሞላም ኪሴ አልሞላም ኪሴ ባዶ ላርገው ኪሴ ባዶ ላርገው ኪሴ አልሞላም ኪሴ
ባዶ